Hello
አሎ
ሰላም ጤና ይስጥልኝ። ቴሌቪ
ስለን ትኬት ምናምን ገዝቼ ነበረ። ትኬት አልወረደም። ሁለት ነበረ ዛሬ በቀን
አ፣ ትኬ እ፣ እን- ትኬት አሁን የሚገባለት ስልኮት ላይ balance ካለ ይቆርጥና ትኬት ይገባለታል
አለ balance
እኮ ዛሬ ሁለት ትኬት ገብቶሎት ነበር።
አዎ ሌላም ፈልግ
አ በቀን ሁለት ትኬት ነው የሚገባው። የቴሌቪዥን game ደንበኛ ሲሆኑ ትኬቱ ካለቀቦት coin መግዛት ነው የሚችሉት። ሁለት ቁጥር ላይ coin ለመግዛት የሚል አለ። coin ገዝተው በ coin ኡ ጥያቄና መልሶችን ተጫውተው ካሸነፉ ትኬት ይሸልሞታል።
ትላንትና ስምንት coin በአስራ አምስት ብር ገዝቼ ነበረ።
ስምንት coin ሳይሆን በአንድ ብር በሁለት ብር አንድ coin፣ በስምንት ብር ስድስት እና በአስራ አምስት ብር አስራ ሁለት coin ነው ያለው።
አዎ ይሄ ገዝቼው ሁለት ብቻ ነው የወረደው ብዬ
አይ እ፣ እርስዎ እየተጠቀሙ ያሉት ወይ በትኬት ይሆናል። coin coin ኡ ጥያቄና መልሶችን ብቻ ነው የሚጫወቱበት። አሁን ተጫውተውበታል እኮ ትናንትናውኑ ገዝተው ተጠቅመውበታል።
አዎ ትኬቱ ትኬቱን ብቻ ትኬት ፈልገዋለሁ።
ትኬት አይሸጥም። ያው ጥያቄና መልሶችን ተጫውተው ካሸነፉ ይሸልሞታል። እሺ
ምን ላምጣት?